ነኝ።
hello ወዬ ማን ልበልህ? ናት አንቺ ነኝ።
እ
መሰረት ነኝ።
መሰረት ቤርሳቤ ነኝ።
ቤርሻ ማገናኝ አልችልም። ምን ለምን?
ታዘዝ ነው ፈልጊያት ነው አለ።
እኮ ምን ልት ይኸውልህ የ- የደወልከው ቀጥታ system ላይ ነው። እኔ ያለሁበት system ላይ ማለት ነው። ከኔ ውጭ እሺ።
ማንም ማናገር አልችልም። እንደ በፊቱ አይነት አይደለም። እና order number ንገረኝ፣ ስምህን ንገረኝ፣ እንዳልኩሽ- case ን ንገረኝ። ልጠይቃት። አይ ልጠይቃት እኮ ነው። ስምህ ማለት ፒና አድርጊው ብያት ነበረ። customer ኡ ከፍየል ቤት ነበረ ያዘዘው ፒዛ።
እሺ።
እነሱ ሰባ ደግሞ ሁለት ሰባ ከቦሌ ነው።
ቤት እ? አዎ ሰባ ሁለት ሰባ ነው።
አዎ መቶ ሰባ ብር እኮ አደረገችልህ። እስኪ refresh አድርገው፣
በቃ እሺ እሺ።
refresh አንቺ አድርገው ሲ- እና ትሰራዋለህ።
ይሄ- እኔ እ፣ እየሄድኩት እኮ ነው አንስቼዋለሁ።
ስምህን ንገረኝ። ጌታሽን ትሽ ማለትህን ሰባ ሁለት እ?
ስምህን ንገረኝ።
ስሜን እንዴት አያውቃልሽም? በሁለት ሰባ
ኧረ እኔ እያየሁት ያለው ል- ል- የተስተካከለ እንትን ቻት ነው እያየ ያለሁት። እሺ ስምህን አላየሁትም። ንገረኝ ስምህን እንድነግራት።
ይትባረክ።
ይትባረክ። እሺ እነግራታለሁ። ትሰራዋለህ። መቶ ሰባ ብር አድርጋለህ እንዳይዘጋው ኧረ እኔ እየሄድኩ እየሄድኩ እኮ ነበር።
መቶ አውቃ- ሰባ ማድረግሽን ነግሬዋለሁ። እሰራዋለሁ ብሏል። እየሄድኩ ነው እያለ ነው። በቃ ይቴ ስራው። እሺ እሺ እሺ
እሺ እሺ። ያወራሁት ነው። አዎ እሰራዋለሁ ብሏል።